ያስቀመጥልኝ ካፖርት
አዎ ሲል ስር ወደ ቴሌ ብር ስምንት መቶ ብር ወር ወሬ አዎ እነግርሃለሁ። እኛ ጋር የለም። እሺ ቤቲንግ ድርጅት ነው ያዋሩ።
እ ብሩስቴሽን እያለ ነው እስካሁን።
አይ እኛ ጋር አልመጣም። የተጫወቱበትን ቤቲንግ ድርጅት ያዋሩ። እሺ
ወደ ቴሌ ብር ነው አዎ፣ ቴ- ቤቲንጉን ያጭ- ያናግሩ። የተጫወቱበትን ቤቲንግ ድርጅት
እሺ። የምን ቁጥር ነው እየደውል አሁን?
ይሄ ቻፓ ነው።
ቻባ ነው አሁን የ- የምንፈልገው ቻባ አይደለም።
ሆነ ያውሯቸው። አይ አይደለም፣ ወደኛ ሲስተም አልመጣም። እሺ የቤስት ቢድ አይደለም ሌላ ነው።
ምንድን ነው? የት ነው? እሺ ስልክ ልስጦት።
እንትን ነው እ፣ የኤክስፐርት ኤክስፐርት አዎ፣ በቃ ቱ።
የተጫወቱበትን ቤቲንግ ድርጅት ያዋሩ። እሺ አው ቱ ኤክስፐርት ነው።
አይ እኛ ጋር አይሰራም። ቶ ኤክስ እሺ ስልካቸውን ስለማናውቀው እሺ ፈልገው አሁን ይጠይቁ።
ምን ላድርግ አሁን? እሺ ልጠበቅ ነው።
አይ ኖ ኖ ቱ ኤክስ ጋር ይደውሉ። እኛ ጋር አይደለም ችግሩ ያለው።
ወደ ቴሌ ብር ነው።
እንደውለው ይጠይቁ። ቱ ኤክስን ደውለው ይጠይቁ።
ቱ ኤክስፐርት ቱ ኤክስፐርት እነሱ ጋር ደውለው ይጠይቁ።
የእነሱ ቁጥር አለ እናንተ?
የል- ውይ የለንም ይቅርታ።
እሺ እሺ